Hello ጤና ይስጥልን አብሮ ይስጥልን።
እንደነበር ከኢትዮ ቴሌኮም ነው የምደውልልህ።
እሺ እ፣ ኢትዮ መቶ ሰላሳ lucky slot ላይ እየተጫወትክ ነበረ።
አዎ
እ፣ ሀሺ ብር እ፣ አሸናፊ ይሆናል። እንኳን ደስ ያለህ። እ፣ እንትንን ግን ቴሌግራም ላይ ስፈልግ አጣሁትኝ። በዚህ ስልክ ቁጥር ቴሌግራም የለህም?
አለኝ።
እ፣ ምናልባት privacy hide አድርገህ ሊሆን ይችላል።
አዎ እ፣ ስለዚህ እሱ ላይ እንትን ካለህ allow አድርግልኝና invite ላድርግህ። እ፣ ፎቶግራፍህንና መታወቂያን ትልክልኛለህ።
እሺ ጥሩ
ቴሌብር እኔ account አለ።
አ- አለኝ። አዎ ስለዚህ በቴሌብር account ይገባል። አማ
እሺ እሺ እሺ፣ እሺ፣ thank you።
ጥሩ